እመጣለሁ።
ጤና ይስጥልኝ።
እንዴት ነን?
ከአሪፌ ነው የምንደውልልዎት። ማለት ይባላለሁ።
ከየት ነው የምደውሉት?
አሪፌ
ኦኬ። አርሲ
አሪፌ የገንዘብ ማስተላለፊያ መንገድ።
እሺ፣ እሺ። ኦኬ፣ ኦኬ። ኦኬ፣ አውቃለሁ፣ አውቃለሁ።
እሺ፣ ደንበኛችን የእርስዎ ስም?
ምን አልክ? የኔ ስም አዎ።
መሰለ ይባላል። በለ
እሺ፣ ደንበኛችን ዛሬ የደወልልዎት አሪፌ ማዕከል አገልግሎት ላይ ያሉትን አስለመጠየቅ ይኖሮታል?
ምን አሉኝ?
አገልግሎታችን አስተያየት ልንጠይቅዎት ነበረ። ጊዜ ይኖሮታል?
ችግር የለውም፣ ችግር የለውም።
እሺ በዚህ እንደሆነ ብቃትን ዋጋ ችሎት እንዴት ይመዝናል?
አይ፣ ግን ያስቸግራል። እንጂ ኔትወርኩን እንጂ አይሰማም፣ ሄሎ
አይሰማም። አሁን
እሺ እሺ፣ ደምኛችን ከዚህ በፊት ሲደውሉ ያናገሩት ባለሙያ ብቃቱንና የመግባባት ችሎታውን እንዴት ይመዝናል?
አናል-
ጥሩ ነበር ወይስ ደስተኛ ነበሩ ወይስ ደስተኛ አልነበሩ? ከዚህ ናገር ሰው አይ፣ ያው ባለሙያው ለመገለጽ ጥሩ ነው። አ- ጥሩ ነው። ችግር የለም።